Hello ጤና ይስጥልን Best Bet hello Hello hello ጤና ይስጥልን Best Bet
አካውንት መክፈቻው ጋር ገብቼ ነበር።
Okay register ለማድረግ ነው Yeah
እሺ register ስልክህን አስገባህ ዘጠኝ ብለህ ጀምረህ
አስገብቻለሁ።
ከዛ password ስታስገባ የመጀመሪያዎቹን ሁለት ፊደል አድርጋቸውና የመጀመሪያውን capital letter ሁለተኛውን small letter አድርገው
የትኛው የኮዱ
አ password ስታስገባ
እም፣ register የሚለውን ነክተኸዋል አይደል መጀመሪያ አዎ ከዛ በ- ከዛ በኋላ ቁጥርህን ስልክ ቁጥርህን ስታስገባ ዘጠኝ ብለህ ጀምረህ ነው ያስገባው
አ
ከዛ password ይልሃል አይደለ
አ password ላይ ይኸውልህ የመጀመሪያዎቹን ሁለት ፊደል አድርጋቸውና የመጀመሪያውን capital letter ሁለተኛውን small letter አድርገው
አ ከዛ በኋላ አምስት የተለያዩ ቁጥሮችና አንድ symbol ደግሞ ጨምርበት ወይ ኮከብ ወይ መሰላል ማለት ነው።
እሺ ከዛ ራሱን password confirm password የሚለው ላይ ትደግመውና register ታደርጋለህ ማለት ነው።
እሺ
ኢንሻአላህ። Hello
Hello hello እሺ፣ ያልገባ ነገር አለ?
ገብቶኛል ገብቶኛል።
እሺ፣ እናመሰግናለን ስለደወሉ።
እሺ